ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ምን ደርሰዋል?
ማሊባባ ነው አይደል?
አዎ ማሊባባዎች ነው።
እሺ ዲዛይኖች አሏችሁ?
አዎ ዲዛይን አለን።
ቪዲዮ ላይ ያዩዋቸው ነበሩ፣ ግን ተሸጠው ከሆነ ብዬ ነው የደወልኩት። የት የት አላችሁ?
አይ፣ ይኖረናል። ዲዛይን ይኖረናል የት የት አካባቢ
ማለት ቦታው? ሜክሲኮ ነው መሸጥቻችሁ እ?
ሜክሲኮን ቢሄዱ ያገኛሉ። ቁጥር ልስጦትና እሺ ደውለው ይሄዱ። ዜሮ ዘጠኝ ሰባ ሶስት ቆይ አንዴ ያዙ። እሺ ዜሮ ዘጠኝ ሰባ ሶስት
ንገሮች እሺ አ
ዜሮ ሶስት
ዜሮ ዘጠኝ ሰባ ሶስት ዜሮ ሶስት ሰላሳ ሰባ ሶስት ሰላሳ ሰባ ሶስት ዋጋቸውን ማወቅ እችላለሁ? እሺ ጋር
ይነ ትነግረታለች።
እሷ ጋር ውል አዎ እሺ